ይሰራል እንዴ?
ወይ መሲ ይሄ ስልክሽ ይሰራል እንዴ?
ለምን አይሰራም?
እኔ እንጃ የረሳሁት ስልክ መጣ።
አ- አዎ እኔም ብዙ አልጠቀምበት እ።
አንዴ ይሰራል አንዴ አይሰራም። እኔም እየረሳሁት አብዛኛው በሞባይሌ መጠቀም ጀምሬያለሁ ብታይ።
አ፣ እኮ ለዛ በቃ ረስቼዋለሁ።
አዎ በጣም እንዴት ነሽ? ገባሽ?
አለሁልሽ።
ጨርሰሽ አዎ።
ገባሽ?
አ ጨረሰን መጣ።
መጣላት አሁን እንደሱ አታውቂውማ።
እ፣ እ?
እስቲ ውሰዱ ስትባይ ነው የምታየው እኮ ታሽጎ ነው። በቃ ጨርሰናል።
አ ታሽጎ ነው የሚመጣው።
የሚሰጥሽ አ፣ okay።
አ። ያው ይመጡላታል።
እ፣ ላኩልሽ ትላንትና ማለት ነው።
እሺ አ፣ አሁን ልልክ ነው። ይሄ ቁጭ ብያለሁ።
ይሻላል። እሺ፣ አ፣ እሺ፣ እሺ፣ እሺ።